Voltamos a apresentar Kalimba.
Para ouvir novamente esta e as demais edições de Kalimba, acesse radio.câmara.leg.br barra Kalimba. Os programas estão disponíveis para ouvir no agregador de podcast de sua preferência, para baixar no seu dispositivo e também, se você tem uma rádio, para incluir na sua programação. Kalimba está mostrando para seus ouvintes as músicas do Natal da Etiópia, que tem uma cara muito oriental, totalmente diferente do que estamos acostumados a ouvir nessa época. Além das músicas natalinas tradicionais, vários artistas contemporâneos compõem músicas para esta época. É o caso de Ted Tadesse. Vamos ouvir desse artista as canções E Jesus Teuelede e Endegena. Outro artista que também tem temas natalinos é Mola Caça, que canta Gena Uerfida Beleu. Vamos conferir esses temas natalinos da Etiópia.
ብንሆን መስኪን ረኝ አሁ ምልክት አይተናለን አሁ አብሳሪ ሆነን ተረኝ አሁ የመሰራጭ መነሰባኛ
የተወለደልን ምክንያት ሆነን ለመዳናችን ተወለደ ያለን መዳኔ ተናግበረው በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን ተወለደ ተወለደ የዓለም ፍቅር ተወለደ ተወለደ ተወለደ የዓለም ቤዛ ተወለደ ኑና ኑና ኑና ኑና ኑና ኑና ኑና መስገን ኑና ኑና ኑና ኑና ኑና ኑና ኑና ኑና መስገን ኑና ኑና ኑና ኑና ኑና ኑና ኑና ሕፃን ተወልዷልና ኑና ኑና ኑና ኑና ኑና ኑና ሕፃን ተወልዷልና ተወለደ ተወለደ የዓለም ፍቅር ተወለደ ተወለደ ተወለደ የዓለም ቤዛ ተወለደ ኑና ኑና ኑና ኑና ኑና ኑና ኑና መስገን ኑና ኑና ኑና ኑና ኑና ኑና ኑና ኑና ምስኪን ኑና ኑና ኑና ኑና ኑና ኑና ኑና ሕፃን ተወልዷልና ኑና ኑና ኑና ኑና ኑና ኑና ሕፃን ተወልዷልና ተወለደ ተወለደ የዓለም ፍቅር ተወለደ ተወለደ ተወለደ የዓለም ቤዛ ተወለደ
አመት ዓለም ተቀየረልን በመዳን ያለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመዳን ያለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመዳን ያለም አመት ዓለም ተቀየረልን በመድኃኒዓለም አመት ዓለም ተቀየረልን በመዳን ያለም አመት ዓለም ተቀየረልን በመድኃኒዓለም ተወልዶ እንበል አንቺም በይ አንተም በል እንበል እንበል ኢየሱስ በግርግም ተወልዷል ጌታ ኢየሱስ ሁሉን ቻይ አዶን አባት መሲህ ኢየሱስ ኢየሱስ ተወለደ ተወለደ ተወለደ ተወለደ
ስጋ ለበሰና ወደ ምድር ወረደ የሚከሰት ጠላት በሱ ተወገደ ሰውና እግዚአብሔርን በፍቅሩ አዛመደ የማርያም ልጅ ኢየሱስ ለዓለም አማለደ
እሰይ እሰይ ተወለደልን ያለም ሲሳይ ያለም ቤዛ ያለም መድኃኒት ቤተልሔም ላይ ስጋ ለብሶ ራሱን አዋርዶ የተገነዘው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ
አምጡ ለሱም ይገባ የክብር ዕቃ ከርቤውን ዕጣኑን ሳይቀር ለሱ ይዘምሩ በበረት ተወልዶ እኛን ጌጠኛ ያረግን ልናመልክ ተጠራርተናል ፍቅሩን አስብን
እሰይ እሰይ ተወለደልን ያለም ሲሳይ ያለም ቤዛ ያለም መድኃኒት ቤተልሔም ላይ ስጋ ለብሶ ራሱን አዋርዶ የተገነዘው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ ኢየሱስ ተወለደ
ክብሩ ብሶበታል ብሶበታል ጭራሽ ብሶበታል ብሶበታል ክብሩ ብሶበታል ብሶበታል ይባስ ብሶበታል ብሶበታል ከትናንቱ ዛሬ መንፈሱ ነክቶኛል ህልውናው ይታወቀኛል ከትናንቱ ዛሬ ቅባቱ ነክቶኛል መገኘቱ ይታወቀኛል እንደገና እንደገና ደሞ እንደገና እንደገና አነሳኝ እንደገና አከበረኝ እንደገና እድል ሰጠኝና እንደገና ደሞ እንደገና እንደገና በጠላቶች ፊት እንደገና ሞገስ ጨመረና እንደገና ክብር ጨመረና እንደገና ጸጋ ጨመረና እንደገና አበቃለት ሲሉ እንደገና አከተመ ሲሉ እንደገና አይቀጥልም ሲሉ እንደገና ይኸው ጨመረና እንደገና አነሳኝ እንደገና አከበረኝ እንደገና አለመለመኝ እንደገና ከፍ አረገኝ በማይለወጠው ፍቅሩ ወዶኝ ወዶኝ አንተ እኮ ልጄ ነህ የኔ የራሴ ሲለኝ ልቤን ኩራት አለው ልቤን ኩራት ኩራት አለው አጋዥ እንደሌለው እንደሌለው እንደሌለው ወገን እንደሌለው እንደሌለው እንደሌለው ረዳት እንደሌለው እንደሌለው ዘመድ እንደሌለው እንደሌለው መች ወድቄ ቀረው የኪዳን ሰው ነኝና ጥሪ ያለው ነኝና ጠላት የፈር ልበልቀና ዘመኔ ነው ልበልቀና ተራዬ ነው ልበልቀና ፈንታዬ ነው ልበልቀና ቃል እንደሌለው ሰው አሃ፣ አቀርቅሬ አልሄድም አሃ፣ አንገቴን ደፍቼ አሃ፣ ዝቅ ዝቅ አልልም የተደገፍኩበት የኔ መታመኛ ትምክቴ ሙላቴ ኢየሱስ አለልኛ ጌቴ አለልኛ ክብሩ ብሶበታል ብሶበታል ጭራሽ ብሶበታል ብሶበታል ክብሩ ብሶበታል ብሶበታል ይባስ ብሶበታል ብሶበታል ከትናንቱ ዛሬ መንፈሱ ነክቶኛል ህልውናው ይታወቀኛል ከትናንቱ ዛሬ ቅባቱ ነክቶኛል መገኘቱ ታውቀኛል እንደገና እንደገና ደሞ እንደገና እንደገና አነሳኝ እንደገና አከበረኝ እንደገና እድል ሰጠኝና እንደገና ደሞ እንደገና እንደገና በጠላቶቼ ፊት እንደገና ሞገስ ጨመረና እንደገና ክብር ጨመረና እንደገና ጸጋ ጨመረና እንደገና አበቃለት ሲሉ አከተመ ሲሉ አይቀጥልም ሲሉ ይኸው ጨመረና አነሳኝ አከበረኝ አለመለመኝ ከፍ አረገኝ የዜማ ጊዜ ደረሰ ወጣው መዝሙር ይዤ ያጠላቴም እንዳስበው አቀረው ተክዤ ኃይሌን እንደ ንስር አደሰው ሞገሴን ጨምረው አቅም እየሆነኝ እየሆነኝ ብርታት እየሆነኝ እየሆነኝ ጉልበት እየሆነኝ እየሆነኝ ኃይል እየሆነኝ እየሆነኝ በሹመት ላይ ሹመት የኪዳን ሰው ነኝና ጥሪ ያለው ነኝና ጠላት የፈር ልበልቀና ዘመኔ ነው ልበልቀና ተራዬ ነው ልበልቀና ፈንታዬ ነው ልበልቀና ቃል እንደሌለው ሰው አቀርቅሬ አልሄድም አንገቴን ደፍቼ ዝቅ ዝቅ አልልም የተደገፍኩበት የኔ መታመኛ ትምክቴ ሙላቴ ኢየሱስ አለልኛ ጌቴ ያለልኛ ክብር አለገና ሞገስ አለገና ሹመት አለገና ገና ገና ገና ክብር አለገና ሞገስ አለገና ሹመት አለገና ገና ገና የኪዳን ሰው ነኝና ጥሪ ያለው ነኝና ጠላት የፈር ልበልቀና ዘመኔ ነው ልበልቀና ተራዬ ነው ልበልቀና ፈንታዬ ነው ልበልቀና ቃል እንደሌለው ሰው አቀርቅሬ አልሄድም አንገቴን ደፍቼ ዝቅ ዝቅ
ወልፊዳ በለው ተወለደበት ወልፊዳ በለው ጨፍር የለም ወይ ወልፊዳ በለው
ገና የአምላክ ልደት ክርስቶስ የተወለደበት ቤዛ ኩሉ ዓለም ዮም ተወለደ እንኳን እንኳን ለልደቱ አደረሰን የባዕላት ራሱን ገናና አየን እንኳን እንኳን ለልደቱ አደረሰን የባዕላት ራሱን ገናና አየን እንኳን እንኳን በሰላም አደረሰን የባዕላት ራሱን ገናና አየን ኦሆ ነፍስም ስጋ ሕዝብና ሕዛቡ ኦሆ ታርቀዋሉ በጋራ ሲደሰቱ ኦሆ ልሳን ወጣት ጎልማሳና አዛውንቱ ኦሆ ተሰብሰቡ ፌስታ ነው ዛሬ ለቱ ሳጥናቸ እጃቸውን ከፍተው እጅ መንሻውን ለጌታ ስጦታ ምስጋናቸውን ዕጣንና ከርቤ ወርቅ አቀረቡለት እረኞች በደስታ ወድቀው ሰገዱለት ኦሆ በበረት ግርግም ተወልዷል ሥጋ ለብሶ ኦሆ ድንቅ ሆነ ሕፃን አሞቀው ትንፋሽ ደርሶ ኦሆ ሰባ ሰገል በኮከብ ተመርተው ኦሆ ገበሩለት ከርቤታን አንብበው ገና ገና ገና ገናዬ ገና ገና ገና ገናዬ በዳዊት ከተማ በቤተልሔም ተወለደ ጌታ ንገሩን ዓለም ሰባ ሰገሎችን ኮከብ መርቷቸው በግርግም ተኝቶ ጌታ ታየላቸው ገና ገና ገና ገናዬ ገና ገና ገና ገናዬ ዱላው ሽልምልማ ባለንጨት ሚዲዮ ሲልህን እያለ እንደሚመታው ቋሪውን አውጥቶ ወሲራ ሲበል አውሎ ንፋስ እንጂ አይመስልም ሽመል ወርፊ ወርፊ ወርፊ ዳበሎ እንኳን ቤተልሔም አታወለቀበት እንጠፍር የለም ወይ ተፈታሽ ጎረቤት በጥንቆቱ ሎሚ አስትሮ ማርያም አርጊው በማተብሽ ያድርሰን ዳግም ወርፊ ወርፊ ወርፊ ዳብሎ ወርፊ ወርፊ ወርፊ ዳብሎ አበባሽ እሸትሽ አበባሽ እሸትሽ አበባሽ እሸት አበባሽ እሸት አበባሽ እሸት አበባሽ እሸት አበባሽ እሸት አበባሽ እሸት በለው በለው በለው በለው ውክቱን መዞ ወዳጁን ጋብዞ ጌታን አስቦ ዋለ እያለ ዋለ እያለ
ተወልደናሆም ድንግል ተወልደናሆም ድንግል ተወልደናሆም ድንግል ተወልደናሆም ድንግል ሲነገር ነበር በነቢያት አፍ ተወልደናሆም ድንግል በአንዱ በእግዚአብሔር በአንዱ በመንፈስ ተወልደናሆም ድንግል አንድ ቀን እንዲሆን ፀሐይ እንዲወጣ ተወልደናሆም ድንግል የናፈቅነው ንጉሥ ሥጋ ለብሶ መጣ ድንግል ወልደናሁም ድንግል ወልደናሁም ድንግል አብርሃም ያንን ቀን ለማየት ናፈቀ ድንግል ዳዊት በኤፍራታ ልደቱን አወቀ ድንግል ኢሳያስ ከድንግል ሲወለድ አየና እም ድንግል ትንቢት ተናገረ ምልክት አለና እም ድንግል ተወልደናሁ እም ድንግል ተወልደናሁ ናሆም ድንግል ናሆም ድንግል ኮከብ ከያዕቆብ ይወጣል ሲባል ናሆም ድንግል ናሆም ድንግል ሰማይ ሆነችለት እናቱ ድንግል ናሆም ድንግል ናሆም ድንግል በሕዝቡ መካከል ሆኖ የሚያበራ ናሆም ድንግል ናሆም ድንግል በእርሱ ፈራረሰ የጨለማው ሥራ ናሆም ድንግል ናሆም ድንግል ወልደ ናሆም ድንግል ናሆም ድንግል ወልደ ናሆም ድንግል ናሆም ድንግል ከእረኞች ጋር ቤተልሔም ግቦ ናሆም ድንግል ናሆም ድንግል ከነገሥታቱ ጋር መሃን አቅርቦ ናሆም ድንግል ናሆም ድንግል እንስገር ለሕፃኑ ይገባዋልና ናሆም ድንግል ናሆም ድንግል አለቅነት ሥልጣን በጫንቃው ነውና ናሆም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል
በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የቅዱስ ሉቃስ ወንጌል ምዕራፍ ሁለት ቁጥር ስምንት
ኮከብ ከያዕቆብ ይወጣል ሲባል እም ድንግል ሰማይ ሆነችለት እናቱ ድንግል እም ድንግል በሕዝቡ መካከል ሆኖ የሚያበራ እም ድንግል በእርሱ ፈራረሰ የጨለማው ሥራ እም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል ከእረኞች ጋር ቤተልሔም ግቦ ናሆም ድንግል ናሆም ድንግል ከነገሥታቱ ጋር መሃን አቅርቦ ናሆም ድንግል ናሆም ድንግል እንስገር ለሕፃኑ ይገባዋልና ናሆም ድንግል አለቅነት ስልጣን በጫንቃው ነውና እም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል ናሆም ድንግል
Você está ouvindo Calimba, que também vai ao ar nas madrugadas de segunda-feira, à zero hora, pela Rádio Câmara FM de Brasília. Estamos encerrando o programa de hoje, que teve pesquisa e texto de Daniel do Amaral, nos trabalhos técnicos Marinho Magalhães. Calimba se despede até o próximo programa, desejando a seus ouvintes boas festas e um feliz Natal.
Kalimba, a música da África, continente dos sons. Apresentação: Daniel do Amaral. Uma produção Rádio Câmara, transmitida pelas rádios parceiras de todo o Brasil.